ሀሎ ጤና ይስጥልኝ።
ይልን ግግርምሽን ነው?
ነው። አዎ
ሰላም ነው?
እግዚአብሔር ይመስገን።
አይ ጥሩ ነው። ምክክሩ ደስ የሚል ነገር ነው ብዬ ነው።
እሺ፣ እናመሰግናለን።
አስመስጠት ይቻላላል።
ይቻላል። ከየት ነው ማልበል?
እኔ ወደ ከሰራ አካባቢ ነው የምደውለው። ወደ ንፋስ ስልክ ላፍቶ ማለት ነው።
እሺ፣ ማልበል።
አቶ መሀመድ ይባል
እሺ፣
አስተያየት ነው።
እሺ፣
ያው የምክክር ኮሚኑ ይቀጥል በዚሁ ለማለት ልጄ ነው። ሀገራዊ ያግ- የሚያግባባ ሁኔታ መሆን አለበት። ጥሩ ነው ይቀጥል ለማለት ነው። ሌላ ነገር የለውም። እ? ምን- እሺ እ፣ ይቻላል በነጻነት ነጻ ነው አይደል? ሄሎ